ጤና ይስጥልኝ ቅድስት ነኝ አቤት
ቅድስት ሀምሳ አራት
ሀምሳ አራት
ሀምሳ ዘጠኝ
ሀምሳ አራት ሀምሳ ዘጠኝ
አ ከስተመር ስልክ አያነሳም።
ማን ነው ስሜ?
ዚያድ
እሺ ዚያድ እዚህ እናሳውቅላለን። አስር ደቂቃ በኋላ መሰደብ ሀምሳ አራት ስንት ነው ያልከኝ?
ምን አልሽኝ?
ሀምሳ አራት ስንት ሀምሳ አራት አርባ ዘጠኝ ነው።
አይ ሀምሳ ዘጠኝ ሀምሳ አራት ሀምሳ ዘጠኝ እሺ
እሺ